እሰራዋለሁ።
አንዲና አለው እግዚአብሔር ይመስገን።
ነኝ ኮኮን አልታዘዘም ብለህ ነበር።
አዎ አልታዘዘም።
እሺ አልታዘዘም። አሁን አዎ እሺ አቅርብልኝ እስኪ።
እ፣ እሺ ማን ላግኝ? ዋኒ እሺ እስቲ አዋሪ እሱ አልታዘዘም።
ሌላ ጤና ይስጥልኝ። ኮኮን ቦሌ ነው።
ከኮምቦሌ እሺ ከቢው ነበር በኦርደር ነበር መቶ ሶስት ሀምሳ አምስት ስልሳ አንድ ኦርደር አልተቀበላችሁ።
አዎ አልተቀበልም።
እሺ አመሰግናለሁ። ሄሎ ሄሎ ሄሎ ወይ ወይ እደውልልሃለሁ አሁን። እሺ አትውጣ፣ ቆይ።
እዛው ልጠብቅሽ?
አዎ
እሺ በቃ እሺ